ወይንዬ ወይ መልስሽ ደወልሽ እንዴ?
የዘጠኝ አስራ አንድ የልጁ ቆይ አንዴ ጠብቂ።
እሺ
ዘግቶ ሊገለኝ ነው።
እም።
እሺ፣ ዜሮ ዘጠኝ አስራ አንድ ቆይ አንዴ አርባ ሁለት
ዜሮ ዘጠኝ አስራ አንድ አርባ ሁለት ዜሮ አምስት ሀምሳ አራት አቶ ተሻገር የሚባል ለጠበቃዬ ነው ንገሩት ብሏል።
እሺ
እሺ እሺ